አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክለ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም ታንጎና ማሪንጌን የደነስንባቸው አስደሳይ ቲያትሮችን አብረን ያየናቸው በመቀይ ባህር ተዋጡ መሰለኝ ካንቺ ከተለየ ትዝ አልልሃል ቁጭ ብዬ ሳስብ መንፈሴ ተናውጦ ይፈሳል እንባዬ በቁንጮች አቋርጦ ይፈሳል እንባዬ በቁንጮች አቋርጦ ይፈሳል እንባዬ በጉንጮች ያቋርጡ እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም ሰውና ቴሪዶ ጉልበትን ያንሰኛል መኖሬን ረስቼው በቁም ያቃዠኛል አምላክን ግደለኝ ማለት ለምንድነው አጥብቀው ከያዙት ለካስ ፍቅር ሞት ነው ግማሽ አካሌ ነሽ እኔ ያላንቺ አልኖርም እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም እንኳን ቆሜ ብቀበርም ያላንቺ